ሄሎ አቤት ሰላም እንዴት ነህ?
ሰላም አለ ስኬት ቴክኖሎጂ ነበረ
እ እ ስኬት ቴክኖሎጂ cash register
okay እሺ እ ማሽን አልቋል።
እ?
ንግድ እንትን አልቋል። ማሽን
እሺ እሺ ደውለህ ነበር
አዎ
አልቋል። ማሽን እ ፎርሙን የሰጠንን ፎርም እና አዎ መታወቂያንና ንግድ ፍቃድ ስራ አስኪያጅ ነህ።
አዎ አዎ አዎ ንግድ ፍቃድህን መታወቂያህንና አዎ ፎርሙን የሰጠንን ፎርም እንዳትረሳው ይዘኸውና እሺ እሺ እና ሲም ካርድ ትገዛልናለህ።
እ እ ሲም ካርድ ሲም ካርድ?
ገዝተህ እ የ cash እ።
register ሲም ካርድ እሺ እሺ ንግድ ፍቃድ ስለሚያስፈልግ እዛ ቴሌ እሺ።
ንግድ ፍቃድን ሲም ሰርተፍኬትን እና በቢሮ ማመልከቻ ጽፈህ እ።
እንዳትረሳ። አልተነገረኝም እንዳትል record ስለሚያደርግ እ እ እ አልተነገረኝም እንዳትል አይ እዛው መጣና ያለውን ነገር ባወራ ይሻላል።
እኮ እናንተው ለምን ጋር።
document ከሌለ
አይ ይዣለሁ፣ ሁሉም ንግድ ፍቃድ፣ ሁሉም ነገር ይዣለሁ።
ንግድ ፍቃድ ሲም ሰርተፍኬት እና ማመልከቻ ጽፈህ ትመጣለህ። በቢሮ ማህተም አድርገህበት ማመልከቻው ለኢትዮ ቴሌኮም ጽፈህ ትመጣለህ።
okay እሺ እ?
እሺ እሺ እመጣለሁ። እኛ አሁን እንደው ንግድ ፍቃድ ሲም ሰርተፊኬት እና ማመልከቻና ክፍያ ዘጠኝ መቶ ሀያ ብር እና ፎርሙን እንዳትረሳ።
እሺ እሺ እሺ ወንድም አለ